ሌላው ፍሬ ወይም
እሺ፣
ምንድነው አሁን ንገሪኝ።
አሁን ልንገርካ አዎ፣ የሞት ተባለ ጋብቻ ሁኔታውን ነው።
እሺ፣ በሞት ምክንያት አዎ፣ ያገባ ባል ለማለት አዎ፣ ያገባ ለማለት እሱ ስህተት ነው። ሰውዬው በአካል አለ።
አሀ፣ መርሀባ አሀ፣ ተፋቱ እንጂ አልሞተም ማለት no no no አልተፋቱም፣ ጋብቻ ላይ ናቸው።
እህ፣ የሞት ተብሎ ግን ተመዝግቧል።
ሲሰሩ አሳስተውት ነው።
አዎ አዎ።
እሺ፣ ስለዚህ ይሄንን እነ ጆሴ ያገባ ማለት አይችልም።
ኧረ ይችላሉ። click አድርጎ መቀየር ነው። simple case simple scenario
አንችልም ብለው ነው ወደኛ የመለሱት።
እንትን ወይ step ኡን ቆይ ንገረኝ።
ጻፊው መጀመሪያ login ታደርጋላችሁ በ marital status update ማድረጊያው ላይ ማለት ነው። አረ ፉገራ ነው የሚሆነው። አውቀው ነው ያውቁታል። ወላሂ እኮ አይ እንትን ነው እነሱ- ችግር የለውም። ምን እኛ ማስረጃ እንትና ወይ ትክክለኛ ማስረጃ ስላላገኙ ተጠራጥረው ካልሆነ በስተቀር አ፣
ሌሎቹን በሚቀይሩበት መንገድ ነው። click አድርገውት እ፣ ምዝገባ ቁጥሩን ላይ ያስገቡና click ያደርጋሉ። ፈልግ ይሉታል። ሲሉት ይመጣላቸዋል። ከዛው እንትን ይመርጣሉ። ክ- ይሄ ምርጦች ይመጣሉ። በሞት ምክንያት ሞት፣ ጋብቻ ምናምን የሚሉ ኦፕሽኖች ይመጣሉ።
እ፣
እ፣ ያላገባ የሚል option ይመጣል። እነሱ ማድረግ የፈለጉት ያላገባ ከሆነ ያላገባ ያው በማስረጃቸው አሁን እንዳገባ እንዲቀጥል ከሆነ ደግሞ እ።
ያገባ የሚላለ እሱን ነክቶ በቃ አዘምን ማለት ነው።
እኮ እንትን ነው ሞት ነው የሚለው
እ፣ ሞት ይል ነበረ። ስም ይሄ ስም ስህተት አለው የአባት ስም ላይ። ስለዚህ እስ- እሱን ያገባ ማለት ብቻ ነው።
የ- ያ ምን አባት ስም ላይ ምን አልሽ?
የአባት ስም ላይ ስህተት አለ። መታወቂያ ይዘው የመጡት አለ ተገልጋይ
የአባት መሐመድ አ- መሐመድ አሊ እና መሐመድ አባቱጣ ወደሚል ነው የሚቀየረው። መሐመድ አሊ ነበረ ወደ አብ- መሐመድ አባቱጣ።
ጋብ- ማለት ባለትዳሩ የትዳር አጋር ስም ማለት ነው አዎ አዎ
እኮ እሱን አንችልም ነው እነሱ ያሉት።
ከነ የጋብቻ ሁኔታውን እንትን ማለት አንችልም ነው። የት ነህ አንተ?
ካይሽ ሌላ ስልክ ሲገባ hello ሄሎ ሄላ ሄላ
ሄሎ ሄሎ ሄሎ